ሄሎ
ሲስተር ጤና ይስጥልን።
ጤና ይስጥልን። ሰላም ነሽ?
አለሁ። ምን ነበር?
ከበስብት ገንዘብ ብድር አርኩትና እሺ፣ ወደ ንግድ ባንክ አልገባልኝ።
መቼ ነበር?
ቅድ
እሺ፣ ቤስት ቤት ቁጥር ንገረኝ።
አካውንቱን አይ ቤስት ቤት ቁጥርን፣ ስልክ ቁጥርን።
በስብት ስልክ ቁጥር አዎ፣ ዜሮ ዘጠኝ ዜሮ ዘጠኝ አስር አስር
ሀምሳ ሁለት ሀምሳ ሁለት ሀምሳ ሶስት ሀምሳ ሶስት ሀምሳ
ስንት ብር ነው?
ሰባት መቶ ነበረ።
እሺ፣ እያየሁልህ ነው።
እሺ።
ሄሎ አስመኛል።
እ፣ process እያደረገ ነው። ትንሽ ጠብቀው። እሺ፣ ይገባል።
እሺ